ሄሎ ሄሎ ጤና ይስጥልኝ ቤት
አረ ወንድም እሱን ጊዜ ደወልኩት እኮ ትንሽ ጥብቁ አሁን በዛ ስፋን አልገባሁም።
ኦኬ ስንት ብር ነበር?
ሁለት ሺ እና ሶስት መቶ ሁለት ሺ ሶስት መቶ ማለት ነው አጠቃላይ
ትንሽ ጠብቅ ነው ያለ
እ?
ትንሽ ጠብቅ ብለን ነበር።
ይሄ ትንሽ ያለፈሽ እኮ ትንሽ አንድ ሰዓት ደወልኩት ነበር ሁለት ሰዓት ምናምን ጠብቅ ነው አለ። አሁን ሶስት ሰዓት አራት ሰዓት ሊገባ ነች።
ሁለት ሰዓት ቀደምም እኮ ደውለን እንደዛ ነው ያልከኝ፣ ግን እስከ በኋላ ጠብቅ ነው ያልኩ መልሼ አይደል?
አ?
እስከ በኋላ ጠብቅ ብዙ ወረፋ ስላለ እንትን ላይል ይችላል፣ ቶሎ ላይ መልስል ይችላል። እሺ
ወረፋ ነው ያለው አ አለዛ ነው እንዲመለስልሃል። እሺ